ያል
Hello ጤና ይስጥልኝ።
አብሮ ይስጥልን።
ArifPay።
አዎ ልክ ነው።
እሺ የድ- የድርጅታችሁን ሰራተኞች ወደ ስራ ቦታ ትልካላችሁ? የሆነ application update ምናምንም በማድረግ በሚል ነገር እሺ
አይ መጥተው ስለነበር ነው ለማጣራት። የስራ check ቦታ ነው።
መጥተዋል የእናንተ ድርጅት ሰራተኞች።
check ለማድረግ POS machine አዎ።
ነው ደንበኛችን።
አዎ POS ማሽኑ አለ እና POS ማሽኑ ይሰጠኝና የሆነ ነገር ላስተካክል ስላለች ነው እና
እሺ ልክ ነው።
የድርጅታችሁ ስም ማን ይባላል?
Dessert Bar ዘ Dessert Dessert Bar Dessert Bar።
ይህ አንድ መስመር ላይ ጠብቁን።
ቆይ ገና
ደንበኛችን መስመር ላይ ያሉ አለው
አጣርተን አንዴ መልሰን እንደውላለን።
እሺ አይፈ- አይቆይማ አያቆይም፣ መልሰን እንደውላለን።
እሺ እሺ